ጤና ይስጥልን። ቤተሰቦች ስለዲ
አብሮ ይስጥልን እና
ሰላም አየር ላይ የተያዘ እንትን ነበረ እና እስካሁን ድረስ አልደረሰልኝም።
እ?
አ፣ እስካሁን ድረስ አልደረሰኝም።
አሁን የደወልክበት ነው የቤተሰቦች ቁጥር አዎ
ስንት ብር ነው?
ስምንት Hello
Check እያደረኩልህ ነው። እሺ አንዴ።
እሺ።
ስንት ብር ነው?
እ?
ስንት ብር ነው?
ስምንት ስምንት መቶ
አዎ ስምንት መቶ እና አራት ሺህ ሁለት መቶ
መቼ ነው አራት ሺህ ሁለት መቶ ነው ያረከው?
ማታ
በዚህ ስልክ ቁጥር አራት ሺህ ሁለት መቶ ብር withdraw የተደረገ የለም።
ወደ account ኤ አስተላልፌያለሁ።
ወዴት account?
ወደ በዚህ በዚህ እንትን ስልክ እስቲ ቁጥር ማለት ነው።
ስክሪንሻት አድርገህ ላክልን እንጂ እዚህ ጋር አራት ሺህ ሁለት መቶ ብር withdraw የተደረገ ብር የለም። ስምንት መቶ ብር አለ።
እሺ ስንት ብር?
ስምንት መቶ ብሩ አለ። Process ላይ ነው። ለቻፓ አሳውቃችኋለሁ።
እሺ በጣም ቆየሽ።
አቤት።
እሺ ስለ በጣም ስለቆየብን ነው።
እሺ